ሰላም ጤና ይስጥልን በሽት ቤቴ ነው የምንረዳው
ትናንት አስቤ ነበርና ተበላን። ተቀንሶብኝ ነበር።
ምን አልከኝ? hello hello
አይሰማሽም?
አዎ ምን አልከኝ?
ብር ተቀንሶብኝ።
ተቀንሶብኝ ማለት withdraw አድርገኸው ነው?
አይደለም አራት ሺ ሶስት መቶ
hello ድምጼ ይቆራርጣል።
hello አይሰማሽም?
እሺ ምን አልከኝ?
አራት ሺህ ከምናምን